ሄሎ ወይ
አሴት ወይ እኔ የምልሽ ይኸውልሽ ስልሳ ሰባ ጎርደን መንበር ማለት ነው።
ስልሳ ሰባ ዘጠኝ አዎ ከዚህ በርገር ወሎ ሰፈር ነው የሚሄደው እሺ እና customerኧ ጋር ስደውል ያለች ቤት ነው ጦር ኃይሎች።
ጦር ኃይሎች አዎ መቼም ታውቂዋለሽ ጦር ኃይሎች የት እንደሆነ
አውቀዋለሁ አውቀዋለሁ እኮ እና ምን ስለዚህ ላድርግ?
ምግቡን አውጥተዋል እዛው ምግብ ቤት ነው አልፈረምኩም ምንም ማለት በቃ እዛው ጠብቀኝ እሺ አንድ ያሳውቀሃለሁ በቃ እሺ አፍጥኝልኝ እሺ እሺ ስልሳ ሰባ ዘጠኝ ስልሳ ሰባ ዘጠኝ አዎ ሰባ ዘጠኝ እሺ አዎ አዎ
እሺ